good for you.
ሄሎ ሄሎ ሰላም ጤና አቤት።
ይስጥልኝ አቶ ሄኖክ አቤት አቤት ከስቴት ወርኪት ነን ብለን ደውሎንለት ነበር አሁን ከየት ከየት ከስቴት ወርኪት የ summer camp ፕሮግራም ትምህርታዊ የ summer camp ፕሮግራም ለልጆች የሚል ፌስቡክ ላይ አይተው ተመዝግበው ነበረ
ለልጆች okay እሺ አዎ የ programming robotics አስታውሱ ነበር
አ hello ጥያቄ ያሉት ጥያቄ ያሉት አቶ ሄኖክ ተጨማሪ እዛ ከተዘረዘሩት በተጨማሪ ምን ምን አይነት እንትኖች ናቸው ያሉት የሚለውን ለማወቅ ነበረ እንትን ያልኩት ያሉን ኮርሶች ነው ወይስ ምን ጥያቄ ያ- ያሉት ኮርሶች አዎ እሺ እዛ ላይ የተዘ- የተዘረዘሩት ከ programming one ጀምሮ እስከ Python Raspberry Pi AI ድረስ ኮርሶች እንሰራለን currently okay
እነሱ ኮርሶች ነው ያሉን ለ ለ ለስድስት ዓመት ልጅ የሚሆነው የትኛው category ውስጥ ያለው ነው programming one ነው የሚሆነው እሱ
እህ እህ።
programming one okay የት ነው location አችሁ
ሰሚት አለ ጀርመን አለ ብስራተ ገብርኤል አለ እንዴት ነው እሱ የሚቀርቡት okay እኔ ወደ አዲሱ ምንድን ነው ወደ አዲስ ሰፈር አካባቢ ነበርኩኝ እኔ
ብስራተ ስለዚህ ገብርኤል half- half day ነው ፕሮግራሙ የሚሆነው
እሺ half day እና full day የሚባል ፕሮግራም አለ half day okay።
ሲሆን half day ም ሆነ full day ሲሆን እንደ morning የሚሰጡ የ same ኮርሶች ናቸው ዛሬም የ programming ኮርሶች እና ሮቦቲክስ ኮርሶች ይሰጣሉ እንደ morning ያለው session ላይ እንደ afternoon ደግሞ different type of activity ያሉት activity ዎች አሉ music okay።
art እና ቴኳንዶ አለ ስለዚህ okay።
እነዛን ክላሶች እንደ afternoon እንሰጣለን ማለት ነው በጣም ጥሩ በቃ አመሰግናለሁ በቃ ይሄንን መረጃ ይዘን እ፣ ከባለቤቴ ጋር አውርተን decide እናደርጋለን እሺ የት አካባቢ ነው እርስዎ የሚቀርቡት እ፣ እኛ እንግዲህ ወደ አዲስ ሰፈር ነው ያለ ነው የትኛው ሊሆን እንደሚችል አውርተን decide እናደርጋለን እሺ እሺ እሺ thank በጣም አመሰግናለሁ እሺ እኔ በጣም አመሰግናለሁ አቶ ሄኖክ ደህና ዋሉ።
Thank you.